hello hello፣ ወይ ጤና ይስጥልኝ።
እግዚአብሔር ይመስገን።
Definite Trading ነው?
አዎ Definite Trading ነው።
እሺ፣ ከ Afriwork Freelance Ethiopia ነበረ የምንደውለው።
ከየት?
Afriwork Freelance Ethiopia Telegram channel።
እሺ እሺ፣ በ assistant cook vacancy ወጥታችሁ ነበር አይደለም?
አዎ ነበረው።
እ፣ ክፍያ ከፍላችኋል እንዴ? pending payment ላይ አግኝተነው ነበረ።
አይ አልከፈልም፣ ትተነው ነው።
ያስቸገሩት ነገር ኖሮ ነው ወይስ በራስዎት ምክንያት ነው?
አይ በግል ምክንያት ነው፣ ስላገኘን ትተነው ነው።
okay። እሺ፣ ሌላም ያስቸግሩት ነገር አለ የኛን platform ሲጠቀሙ?
እ፣ ለጊዜው የለም፣ ሲኖር እናሳውቃለን።
እሺ፣ ሲፈልጉ ይደውሉልን።
እሺ እሺ፣ መልካም ቀን።
አሜን።